አማን ነው ወይ አባ ሰላም ነው?
ሰላም አሁን book እያደረግን ተቋረጠብኝ። አወል ነው የመረኝ።
እሺ አዎ፣ እሺ እ፣ ቴሌግራም በዚህ ኮድ ነው መርሃባ spare part የሚል ነው።
አዎ አዎ አዎ በቃ እዛ ላይ P PNR እልክሎታለሁ። ኤርፖርት ነው spare ክፍያዎትን መፈጸም የሚችሉት።
እሺ እሺ።
እሺ አንድ ግን እኛ- እኔ አሁን ያለሁት ደሴ ስለሆነ ማለት ነው እ፣ ቢያንስ መንገዱ አንድ ሰዓት ይፈጃል። ታውቃለህ?
እንግዲህ አሁን ለምን አይወጡም?
አሁን ልውጣ።
አሁን መንገድ ይጀምሩና እዛ እስከሚደርሱ ድረስ at least እንደው ሶስት ሰዓት ከምናምን ከሆነ ያው ለ check-in የሆነ ሰዓት ይተርፍዎታል። በተቻሉት አቅም ግን አሁን ይውጡ። ቡ- ያው book አድርጌ PNR ኡ ቴሌግራም ላይ ልኬልዎታለሁ።
እሺ አባ እሱን እዛ ያሳዩአቸውና
እሺ።
ይክፈሉ። እሺ ሌላ መለሱ ነገር ይኖራል?
አመሰግናለሁ አባ። እሺ እሺ እኛም እናመሰግናለን። ተደውሉልን። መልካም ቀን።
እሺ አባ።